አስጠነማኒ ባቡ
ጤና ይስጥልን።
አብሮ ያስጠናል።
መኪና አይቼ ነበረ። ደህና ነሽ? እማ?
እግዚአብሔር ይመስገን። ምን አይነት መኪና?
Hilux D4D ሁለት ሺ አስር ሞዴል አለ ነው።
እም፣ በባንክ ይሸጣል ወይስ እንደዚህ ነው?
አዎ በባንክ ይሸጣል።
ስንት ነው ዋጋው?
ባንክ ከሆነ አርባ አምስት እናወጣለታለን።
cash ከሆነ
ca- cash ከሆነ እስከ አርባ አራት ያልቃል።
አይቀንስም? ዋጋው እንደዛ ነው።
ከዛ አይቀንስም።
ምሳ እንኳን አልጋብዛችሁም። አንድ